ሄሎ ሄሎ፣ እኔ ስል ጤና ይስጥልኝ።
ስንት ስለሆነች ነው የምንደርደው?
እ የአክሲዮን ሽያጭ አለ የሚል ማስታወቂያ ላይ አይቼ
እስኪ እ አሁን ላይ ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ ነው የሚጀመረው።
እሺ፣ Minimum ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን ነው።
አዎ፣ እ የአንድ share ዋጋ አምስት መቶ ብር ነው። Minimum መግዛት የሚቻለው አርባ share ነው።
እሺ፣ ሐምሌ አንድ ላይ ይጀመራል። ሐምሌ አንድ ላይ እንደውሎታለን።
መልካም። እሺ፣ አሁን የ share ኡ አይነት እንዴት ነው? የመስራች ነው ወይስ ምንድን ነው? እንዴ እሱን ነገር እ የመስራች ነው የሚሆነው እ የመስራች ነው የሚሆነው። Detail የሚያወሩት የሽያጭ ሰራተኞቻችን ናቸው። ሐምሌ አንድ ላይ
መልካም። በቃ እሺ። ስለዚህ አሁን ትመዘግብኛለሽ?
አዎ። ሽሙትም አለ
ወንደሰን ማስታወቂያውን ከምን ላይ ነበር ያገኙት?
ቴሌቪዥን እሺ ይሄ እርሶ
ይኸው ይኸው የደወልኩ በዜሮ ዘጠኝ አስራ ሁለት አዎ። እሺ መልካም።
አስራ አራት ዘጠና ስልሳ ሶስት አዎ አዎ።
እሺ deadline ኡ ስ- ከሐምሌ አንድ ጀምሮ እስከ የት ድረስ ይሄዳል?
ያው share ኡ እስኪያልቅ ድረስ
በቃ እሺ፣ እሺ አመሰግናለሁ።